ማን ይሁን እንደኔ መጨነቅን ያየ መተበበን ያየ በልቡ ሳትከብሮ በጸጸት የጋየ በቁጭት የጋየ በአንድ ጊዜ ስትከሰው የተለየ ሳይወድ የተለየ ጎበለሽ ፍቅርሽ አይቀራ ጎበለሽ አይፋ ከሆዴ ጎበለሽ አያልቅ አይፈሰው ጎበለሽ አይበቃ ውደዴ ከአንቺ ገላ ርቆ ችሎ አይኖርም ክንዴ ኮበለሽ አይመለስሽሞ ኮበለሽ መጸጸት መንደዴ አልቆርጥለት ብሎን እንደተቸገረ ዛሬም አልችል ብሎ ወዶ እንዳፈቀረ መከረኛ ሆዴ እህ እንዳደረገረ ባዘን በቅሬታ በቁጭት ተማግዶ ባዳፈነው እሳት በጸጸቱ ነዶ ይቅርታን ያጣሎ ሰው በራሱ ስፈዶ ይቅር ባይ ያጣሎ ሰው በስራው ፈርዶ ማን ይሁን እንደኔ መጨነቅን ያየ መተበበን ያየ በልቡ ሳትከብሮ በጸጸት የጋየ በቁጭት የጋየ በአንድ ጊዜ ስትከሰው የተለየ ሳይወድ የተለየ ኮበለሽ ይሞቅልሻለሁ ኮበለሽ ገላገኝ ተስቤትሽ ኮበለሽ ይለምድ ሲሆኖ ኮበለሽ ከሰው ሰውነትሽ ቢችለስ የሆኖ ቢጨክን አንጀትሽ ኮበለሽ ደቅና ለል ያልኩት ኮበለሽ ሌት ቀን ከፊትሽ አጥፊ በመጸጸት ፊቱን ከመለሰው የገዛ መንፈሱ ልቡን ከወቀሰው ይቅር አይልም ወይ የተበደለ ሰው አይጣ ልጅ ከመያዝ አይከልከልብሽ አይቅጠምሽ ኮትኳች አይድረስ ካሳብሽ አይጣልሽ እንደኔ